ሄሎ ሄሎ እድሜ ይስጥልን።
ከብጃ የጥሪ ማዕከል የምንደውለው ኢብሮና ሆቴል ከማን ሴት
ከብጃ የጥሪ ማዕከል የምንደውለው ከቢጂአይ
አዎ ኢብሮ አ አ ከቢጂአይ አ ኤብሮና ሆቴል ነው።
እሺ የቢጃይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክው ተቀብለዋል።
አዎ የሆነ ሜሴጅ ልከው ነበር። አዎ
እሺ ስለማረጋገጥ ነው ወይም ይቅታ ቼክ ያርጉትና ተብለን እንገረውት።
እሺ ቆይ ኩልየው
እሺ ሳይዘጉ ይስጥ እሺ የው አዲስ የቢጃይ ደንበኛ አዲስ የቢጃይ መለያ ቁጥር አዎ እና
ደንበኛችን አዎ፣ ይሄን መጨረሻ ማረጋገጥ ላይ ላከ ነው አ?
መልካም ምሽት። አዎ መጨረሻ ላይ መጨረሻ ላይ ላከ። አዎ ቁጥሩ ሰማንያ ስድስት መጨረሻው።
ሰማንያ ስድስት መጨረሻ አ አዎ እሺ ደንበኛችን መልካም ምሽት።
እሺ አመሰግናለሁ።